አብሮ ይደለ
ከቪዛ ኢትዮጵያ ነበር ምደውለው አሁን ደውለው ነበረ ተቋርጦ አዎ ደውዬ ነበር።
እሺ ከዚህ በፊት አስ- አስመዝግበው ነበረ
እ የሆነ ቀን አዎ።
አዎ፣ አንዴ አንዴ አስመዝግቤያለሁ። አዎ።
እሺ ደንበኛችን ልዩ ቦታውን ይንገሩኝና የ-
ሰባተኛ ሰ- ሰባተኛ ሰባተኛ ሰባተኛ መኑ ጋር ዋይዜድ ህንጻ ዝቅ ብሎ
ምን ህንፃ ዋይዜድ ህንጻ ዋይዜድ ዋይዜድ ህንፃ አዎ።
እሺ
እሺ እሺ ደንበኛችን መ- ቅሬታውን መዝግቤ ድጋሚ አስተላልፍ ጥያቄውን መዝግቤ ድጋሚ አስተላልፍ ይሉታለሁ እሺ እናቴ መልስ ያገኛሉ ሌላ የምረዳዎት እሺ።
ነገር አለ ምንም የኔ እናት ምንም እሺ ስለ ደወሉ እናመሰግናለን መስተንግዶ ላይ ያለውን ሀሳብ ከሚሰሙ ድምፅ በኋላ ያስቀምጡልኝ መልካም ቀን እሺ መልካም ቀን ላንቺ